የባንኮትን የጉዞ መረጃ ልስጥዎት?
ጤና ይስጥልኝ። ሰላም ነው እናት?
ሰላም ነው ደንበኛችን።
አለን። መረጃ ለማወቅ ነበረ።
ምን አይነት መረጃ ደንበኛችን?
አሁን በስኮላር ምናምን ለመሄድ ፈልጌ ነበር ወደ ሌላ ወዴት ሀገር?
እ ወደ ካናዳ።
ወደ ካናዳ?
እህ እሺ አግኝተዋል scholar ኡን?
ማለቴ አግኝተዋል scholar ኡን?
scholar ኡ አሁን ገና እየጀመርኩ እሺ apply አድርገዋል?